hello hello መሀመድ አቤት።
ሳችሁ boss እ ሁለተኛውን order ነው የመጀመሪያውን ሰጥ ሁለተኛውን ሰ- ሰላሳ
ሰላሳ አንድ ሰማንያ ቆይ እስኪ ልሂድ።
ሰላሳ ሶስት አስራ ዘጠኝ አይ አልሰጡኝም ገና ልሄድ ነው
ገና ምን ሊሄድ ነው እንደገባ- የት ነው ያለኸው አ- ሀያ ሁለት እ?
ሀያ ሁለት እንዴ ሰዓቱ እኮ ሄዷል አይተኸዋል እ? መሀመድ አላይ አይ አቤት እ?
assign ሰዓቱ እኮ አስደርገው ሄዷል።
ነው አ- አይ አለ assign አስደርገው ነው ወይስ ምንድን ነው order ኡ አላየሁትም ነበር ማለት ነው
እንዴ ችግር የለውም።
አልደረሰም ብሎ እኮ ነው ያሳወቅኸው አ- ሰላሳ አንድ ሰማንያ ሁለትን ነው ያሳወቅኩት
ሰላሳ ሶስት አስራ ዘጠኝንም አሳውቀሃል ይኸው bot ኡ ላይ
bot ኡ ላይ ሊየው
አዎ እሺ እሺ
እሺ አልሄድክም አንተ አሁን
አልሄድኩም ግን ችግር የለውም እሺ አደርሰዋለሁ
እሺ አይ customer ቆየ ብለህ cancel እንዳይደረግ በአንተ እንዳይሆን ችግር የለውም ከሆነም ይሁን ችግር የለውም እሺ።